ጤና ይስጥልኝ ቢጃይ
አዎ ቢጃይ ሰላም ነው።
ሰላም ጤና ይስጥልኝ።
hello
ይሰማኛል?
እዚህ draft machine ተበላሽቶብን ነው draft machine ብሎን ነው አዲሱ ሚካኤል ጋር
ችግሮች ንገሩኝ።
ዜሮ አስራ ስምንት ዜሮ ሀምሳ አንድ የመስመር ቁጥር
አስራ ስምንት ዜሮ አንድ
እ አስራ ስምንት ዜሮ አንድ
አስራ ስምንት ዜሮ ሀምሳ አንድ
አስራ ስምንት ዜሮ ሀምሳ አንድ
አዎ አንድ ጊዜ መስመር ላይ ጠብቀኝ።
እሺ እሺ
የሺ ግሮሰሪ ነው ደንበኛችን።
ሚኪ ባርና ሬስቶራንት አዎ ሚኪ ባርና ሬስቶራንት አዲሱ ሚካኤል ጋር እሺ TIN number ዎን ይንገሩኝ። በሰጡኝ ስልክ ቁጥር አላገኘሁትም።
አስራ ስምንት ዜሮ ሀምሳ አንድ አላገኘሽም?
ባ በሱ አላገኘሁትም።
ሁለት የቢጅ ሁለት ዜሮ ሁለት ዜሮ
ዜሮ
ምን አሉኝ የጻፍሽው?
ደንበኛችን?
ሁለት ዜሮ አምስት ዘጠና አራት ስድስት ሰማንያ ስምንት ዜሮ ዜሮ
እሺ
ማርቆስም ብሎ
እሺ ደንበኛችን አንዴ መስመር ላይ ጠብቁኝ ከይቅርታ ጋር
እሺ፣ ችግር የለም።
የግሮሰሪውን ስም ምን አሉኝ ደንበኛችን?
ሚኪ ባርና ሬስቶራንት እሺ ሚኪ ባርና ሬንዶ- ሬስቶራንት። እሺ ምንድን ነው የሆነብዎት?
አቀዘቅዝም በቃ እምቢ አለ። ውሃ ሞቃል፣ ምንም አቀዘቅዝ፣ በረዶ የለውም፣ አይቀዳም።
አያቀዘቅዝም?
አዎ
ሌላስ?
ይሄ ብቻ ነው በቃ፣ ሌላ የለውም። አልቀዳ አለ በቃ አቀዘቅዝም።
አላ- አላቀዘቅዝም ነው ያለው።
አዎ በችን ስልክ ቁጥር በደወሉበት ለያዘ
እ እ
ደንበኛችን ይሰማዎታል?
ይሰማል።
በደወሉ በደወሉበት ስልክ ለያዝ ደንበኛችን መስመር ላይ ኖት? ደንበኛችን ይሰማዎታል? መስመር ላይ ኖት? ደንበኛችን መስመር ላይ ኖት? ይሰማዎታል?
አዎ ይሰማል፣ ይሰማል፣ ይሰማል።
ደንበኛችን ይሰማዎታል?
አዎ አዎ እሺ ስ- ስልክ ቁጥር በደወሉበት ለያዝ
አዎ ያዢ ያዢ እሺ እሺ እሺ።
የእርሱን- የእርሱን ስም ይንገሩኝ ደንበኛችን ማርቆስ ማርቆስ ማርቆስ ማን ደበላ ማርቆስ ደበላ አዎ
እሺ እሺ ደንበኛችን እ፣ ቅሬታውን መዝግቤ አስተላልፌ ይሉታለሁ እሺ ዎች መጥተው ያዩሎታል ሌላ ምረዳዎች እሺ።
ነገር አለ በቃ በቃ እግዜር ይስጥልኝ እሺ ደንበኛችን ስለ ደወሉ ያስቀምጡልኝ መልካም ቀን እሺ ለሁላችሁ አመሰግናለሁ እሺ